ሰላም ጤና ይስጥልኝ። ችብችብ እባክህ ምን ልርዳው?
ሰላም ነው።
ሰላም አለን።
እንትን ነበረ ኦርደር ነበረኝ እሺ እና ላይክ ቆይቷል በጣም እና ገ- አልደረሰም። ቱሬ ሙቅ ስገባ ዲሊቨር ተደርጓል ይላል።
ስልክ ቁጥሮ ስለኝ አ- አስራ ሁለት
እሺ ስልሳ ዘጠና አንድ ዜሮ ሰባት
ዊሳሎም ነው አ- ቲማቲም ቲማቲም ነበር